ጤና ይስጥልኝ BGI ኢትዮጵያ ሄለን ነኝ እባክዎ ምን ልርዳው?
ምክንያት ጤና ላሽቶብኝ ይስጥልኝ ነበር።
ይሰማል ለምኛችሁ ይሰማል? ሄሎ ጤና ይስጥልኝ ይሰማል ይሰማል ይሰማል።
እሺ እንርዳ።
draft machine ተበላሽቶብኝ ነበር።
እሺ የ BGI መለያ ቁጥሩን ይነግሩኛል እ፣ TIN ነበር ልስጥሽ።
እሺ
ዜሮ ዜሮ ዜሮ ዜሮ አርባ ሁለት
እሺ ዜሮ ዜሮ
አርባ ሁለት
ደንበኛችን መስመር ላይ ያለው ይቆራረጣል ድምፆስ ዜሮ ዜሮ አርባ ሁለት
ዜሮ ዜሮ ሰባ ሁለት አርባ ሁለት አርባ ሁለት አርባ ሁለት እሺ ድምፆ ትንሽ ስለሚቆራረጥ ነው ስልሳ አንድ
ስልሳ አንድ
ሰባ ስድስት
ሰባ ስድስት ሀምሳ ዘጠኝ
መስመር ላይ ነው አዎ ሰባ ስድስት ሀምሳ ዘጠኝ ሰባ ስድስት ሀምሳ ዘጠኝ እሺ አንድ ጊዜ እሺ ማለት ይጠብቁኝ ዜሮ ዜሮ አርባ ሁለት ስልሳ አንድ ሰባ ስድስት ሀምሳ ዘጠኝ ልክ ነኝ አዎ ልክ ነህ።
እሺ መንጎኒ ሬ- ሬስቶራንት ነው የሚለው ቤቱ አዎ።
ልክ ነኝ እሺ ም- የት አካባቢ ነው ያሉት ደንበኛችን
ታቦት ማደሪያ ጨርቁ
ምን አለኝ ደንበኛችን በጣም ይቅርታ እየተሰማኝ አይደለም ደንበኛችን ሰሞታል ሰሆን
እማ
አይሰማም ድምፆስ በጣም ይቆራረጣል እሺ ታቦት ማደሪያ ጨርቆስ
ጨርቆስ ታቦት ማደሪያ አ
ስሞትም አለበል
እሴተ እሴተ እሴተማ አ
እሴተማ
እሴተ ቆይ አን- አንዴ አባት ስም አውጥቼ ልንገርሽ አንዴ እሺ መስመር ላይ ጠብቆታለሁ እሺ።
ሄሎ
አሎ ሄሎ ደንበኛችን አሎ እስ- እሴተ አሰፋ እሴት አሰፋ እሺ እርስዎ የመስመሩ ኃላፊ ነው አዎ አዎ እሺ ስልክ ቁጥራቸውን ይነግሩኛል የደንበኛችን እሺ እሺ ዜሮ ዘጠኝ አስራ ሶስት አስራ ሶስት ሀምሳ አንድ ሀምሳ አንድ
ሀያ አራት ስልሳ ሰባት ሀያ አራት ስልሳ ሰባት እሺ ምንድን ነው የሆነባቸው የድራፍት ማሽኑ ምንድ- ምንድን ነው እንትኑ ፈነዳብኝ ነው የምትለው መቅጃው መቅጃው አ- እሺ
እም?
እሺ መዝግብ ያለው ለሚመለከተው ክፍል አስተላልፍ ያለው የጥገና ባለሙያዎች በቃ ቶሎ ይዱላቸው ትላንት ጀምሮ አልሰሩም እሺ፣ ከትላንት ጀምሮ ነው ይሄ የተፈጠረው።
አ አ አላስመዘገቡም ማለት ከዚህ በፊት ትላንት አልተመዘገበም። ዛሬ ነው የደወለችው። እሑድ አትሰራ አይሰሩም ብላ ዛሬ ነው የደወለችው። እ፣ እንትን በያት በቃ እ?
እሺ፣ እሺ፣ እሺ መዝግብ ያለው አስተላልፍ ያለው።
እሺ።
ሌላ ምረዳውት ነገር አለ?
የለም የለም፣ አመሰግናለሁ።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ ባለስቀምጡ መልካም ቀን።
ቻው